ሄሎ ሄሎ
ይሰማኛል። አስክለኝ ሄሎ ሴት ወይ ብሩክ ነኝ። ከጆርናሊስት ወርደር ልጅ ነበረ እንድታስወጪልኝ ነበር።
ለምን ፒዛ ነው ፒዛ ባጌልኝ ባጌ- ነው።
ንገረኝ። ወጣ ነበሩ አንድ ያልከፍቶ ብሎኝ እኮ ነው። በስሜ አታውጪልኝ እስከዛ።
ማ ብሩክ ብሩክ ማ ብሩክ ንጉሴ ብሩክ ንጉሴ። እሺ እዛ አንተም ፈልግልኝ። እዛው ላይ አድርገሽ ተቀመጫ። ይሄ ስልክ እ? አጣኸው?
እስካሁን ዝም አይከፍትም።
እሺ ያለኝ ገና ሎድ እያደረገ ነው። ብሩክ ይሆናል አስራስ አ እዚህ ቦሌ ነው።
እሺ አንዴ ጠብቀኝ አንዴ እሺ።
ሄሎ ብሩክ አቤት።
ወጥቷል እሺ እሺ እሺ